ጤና ይስጥልኝ።
ጤና ይስጥልኝ።
አብርሽ ሶፋ
አ ከዊፕላስ solution ድርጅት ነው የደወልኩት።
እሺ ዊፕላስ solution provider ላይ ተመዝግቦ ነበር አገልግሎት ለመስጠት።
አ ግን ቆየው መሰለኝ የረሳሁት።
አዎ አሁን ስራ ስለጀመርን ለማሳወቅ እና ኦንላይን ላይ በመሆን ያለምንም ወጪ ከተጠቃሚዎች ጋር መገናኘት እና ስራ መቀበል ይችላሉ።
okay እሺ። አሁን ስራ ላይ ነኝ። መልሼ ወይ ልደውልሽ።
እሺ እሺ፣ እሺ አመሰግናለሁ።